പിന്നെ പിന്നെ Hello, Fernando.
ahora digamos ሰው
Hello.
ሌላ ምን አልከኝ ወንድም?
እሷን የሚስተካከል ነገር የለም ምንም እየተስተካከለ ነው። ትንሽ ታገሰን እሺ።
በኋላ ምን ያደርግልናል? ከአስራ ሁለት ሰዓት በኋላ ምን ያደርግልናል? አሁን ጨዋታው ካለቀ በኋላ አዎ፣ ግን ትንሽ እየተስተካከለ ነው።
ነው። ዛሬ እንዳንጫወት ፈልጋችሁ
ምን አልከኝ?
ዛሬ እንዳንጫወት ፈልጋችሁ ከሆነ ንገሩን፣ አንስተካከል።
አይ አይደለም፣ እየተስተካከለ ነው።
ህጻናት ሁሉም እኮ አስራ ሁለት ሰዓት ነው የሚጀምሩ። ጨዋታ በምንድን ነው የሚጫወቱት? ኧረ ያለንን እንዳስገብትን አሁን እኮ ሀያ ጉዳይ እንደዚህ ይሆናል። ቀን ጀምረን እኮ እየተስተካከለ ነው።
ኦ፣
ካለቀ በኋላ ምን ያደርግልናል?
እሺ፣ እየተስተካከለ ነው። ትንሽ ታገሰን።